ሄሎ
ሄሎ መንገሻ ጎብዬ
መልካም ነኝ ከቱምሳ
እ?
መልካም ነኝ ከቱምሳ እሺ መልካምዬ እ እንዴት አደረግከው?
እ፣ ታች ጥበቆቹ በጥበቅ ኡርጌሳ ታች ያስቀምጠዋል መሰለኝ እነሱ ቤት ማን ነው የወሰደው?
እም፣ ዘበኞቹ ናቸው አለክስ ሰዎች እ የሆነ ሰው ተካተች ታ- እ፣ እንደዚህ አንስቶ እነሱ ቤት ቀይ ባልዲ አይቻለሁ ብላኛለች።
እኮ አገኘኸው?
አአ ለሀይል ሊነግረው ነው
እውነት ነው። ለምን የሰው እቃ ለምን ይነሳል?
ይሄ ብልግና ሄደ ያሳስ ያሳስራል እኮ ህግም ይጠይቃል።
እንዴ አሁን እኔ አሁን ለሀይሌ ለሀይሌ እንትን አድርጊ ground እነሱ እኔ አሁን መግባት እንትን ስለሌለኝ አ እ፣ ለሀይሌ ንገሪውና ታች እነሱ ቤት ቀይ ባልዲ አለ ያለ የቱ ጋር ነው ያለው የእነሱ ቤት ground ground basement አንደኛ basement ነው።
ነው?
አዎ ጉርጌሳ በቀደም ሲጠይቀው እስኪ እፈልግሃለሁ አለኝ። አለ አይባልም
ማን ነው እንደሱ ያለው?
እ፣ የእነሱ የ shift ኃላፊ እ shift ኃላፊ ጉርጌሳ የሚባለው እህ ምን አለ?
እ፣ እፈልግሃለሁ አለ። ባልዲ ጠፋ የድርጅቱ ነው ሊከሰስ ነው እሺ ምስክር አለኝ ሲያስቀምጠው ምናምን ሲለው ቆይ ሀይልያል ሀይልያል አሁን ሌላ ወንጀል ውስጥ ሳይገቡ ምናምን ነገር ካለ እፈልግሃለሁ አለኝ።
አንተ የት ነህ ያለው አሁን?
እኔ እኮ ስድስተኛ ፎቅ ላይ ነኝ።
በሩ ላይ አዎ ስድስተኛ ፎቅ ላይ ነኝ።
እስኪ ና አንዴ እሺ